Hey,
ሄሎ
አቤት ጤና ይስጥልኝ።
እግዚአብሔር ይመስገን።
ወደ ፍልጅስቶን Homes ደውለው ነበር። ሰማንያ ሰማንያ ስምንት ላይ አ?
ሰማንያ ሰማንያ ስምንት ላይ ደውለው ነበር
መቼ?
ደውለው ነበረ። ሰማንያ ሰማንያ ስምንት አዳምጡኝ እንጂ ሰማንያ ሰማንያ ስምንት ላይ ደውለው ነበር።
ኧረ አልደወልኩም።
ይህ ስልክ እኮ ይኸው ሰላሳ ስድስት ሰማንያ ሰባት ሀምሳ አምስት አስራ አንድ አይደለ?
ኧረ ከእኛ ጋር እንደውም አይደለም። አሁን አሁን አልኩም ወደ ቤት ሰማንያ አንድ ሰማንያ ስምንት ላይ ደውሉ።
መቼ?
ስራ ስልክ ነው እሺ፣ እንዳይደውሉ ሁለተኛ መቼ?
እንዳይደውሉ።